hello ኢንትሮ አድርጌ ነበረ በአሪፍ ቤ እሺ
successful ይላል፣ ግን ወደ account አልገባም።
ሰክሰስፉል ይላል።
አዎ ሰክሰስፉል ይላል። አዎ እሺ ያስተላለፉበት successful የሚል አለ።
ያስተላለፍኩበትን ስልክ አዎ።
ጥሩ ነው።
አይ ሁሉ ስፖርት ላይ
okay አ፣ እሱን እሱን screenshot አድርገው ቴሌግራማችን ላይ ይላኩልን።
okay እሺ፣ በዚሁ ቁጥር አይ ዘጠኝ ሰባ ስምንት
እ፣ እሺ እሺ
አስራ ስድስት ሰላሳ
እ፣ ሲ- ሲ- ስልክ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት እ፣ እንትን transfer ያደረግኩትን screen አድርጌ ነው አምልከው።
አዎ okay እሺ እሺ